ደስ ሲለኝ ዓለምን ጨብጬ ያስኳት ሲመስለኝ ገና ከመምጣትሽ ትርትኛለሽ ታበሳጭኛለሽ መጣሽልኝ ብዬ ደስ ሲለኝ ደስ ሲለኝ ዓለምን ጨብጬ ያስኳት ሲመስለኝ ገና ከመምጣትሽ ትርትኛለሽ ታበሳጭኛለሽ የመምጫ ሰዓትሽ ረዝሞብኝ ጠብቄ ጠብቄ ስትመጪ ስቦርቅ እያየሽ እንደ ልጅ ባንድቄ አታበላሽብኝ ይሄንን የደስታ ስሜቴ አታቀዝቀዥብኝ ባክሽ ጭራ ታርጊው ቤቴ ደስታዬን አታበላሽብኝ አትጅብኝ አትጅብኝ ስሜቴን አታቀዝቀዥብኝ አትጅብኝ አትጅብኝ ደስታዬን አታበላሽብኝ አትጅብኝ አትጅብኝ ስሜቴን አታቀዝቅዥብኝ አትጅብኝ አትጅብኝ ደስ ብሎኝ በመምጣትሽ ሽልቁጅ እያልኩልሽ ቆይተሽ አጫውችኝ እንጂ ቸኩለሽ እባክሽ አትጅ አትጅብኝ ተይ አትጅብኝ አትጅብኝ ተይ አትጅብኝ መጣሽኝ ብዬ ደስ ሲለኝ ደስ ሲለኝ ዓለምን ጨብጬ ያስኳት ሲመስለኝ ገና ከመምጣትሽ ትርትኛለሽ ታበሳጭኛለሽ መጣሽልኝ ብዬ ደስ ሲለኝ ደስ ሲለኝ ዓለምን ጨብጬ ያስኳት ሲመስለኝ ገና ከመምጣትሽ ትርትኛለሽ ታበሳጭኛለሽ ተንተራሽበት ክንዴ ላይ ግቢና ከቅፌ ሳውራሽ እንዳልኝ ሌሊቱ ተሰርዞ እንቅልፌ ያን ጣፋጭ ፍቅር ስጦታ ያስለመድሽኝን እንዳትሰስችብኝ በኔ ሞት ሳቅ ጨዋታሽን ደስታዬን አታበላሽብኝ አትጅብኝ አትጅብኝ ስሜቴን አታቀስቅሽብኝ አትጅብኝ አትጅብኝ ደስታዬን አታበላሽብኝ አትጅብኝ አትጅብኝ ስሜቴን አታቀስቅሽብኝ አትጅብኝ አትጅብኝ ደስ ብሎኝ በመምጣትሽ እሺ ልጉድ እያልኩልሽ ቆይተሽ አጫውችኝ እንጂ ቸኩለሽ ባክሽ አትጂ